తనొస్తుంది
నేను వరే మళ్ళీ బాబా ఆ, મારી બાપા వచ్చినాయి
የሆነች ግሩፕ ማንቆታ ይኬድ ነበር ባንክ ያለበት
ሁለት ስንት እ? እ?
ሁለት ስንት ነው ሁለት ሺ አስራ ስምንት
ሁለት ሺህ አስራ ስምንት ያለን ራ- ራባፎር ነው
ምናምን ራባፎር ነው ያለን ሁለት ሺህ አስራ ስምንት
ለምን ግሎሪ እኮ ነው ያልኩት ግሎሪዋን ግሎሪ አባት ቁጥሮትን እሺ ለያዝና ልደውልሎት ቀብድ ገብቶበታል ከእንትን ካል- ከተረፈ ደውልሎታል ነው
ኦኬ እንትን ላይ ናቸው እ አዎ ትናንትና እንትን ብሏል ለዛ ነው እንትን ካለ ልጠብቅ ልጠብቅሽ ታዲያ ያው ደውልሎታል ደውላለሁ